በልጅነት ፍቅር እንደ ፈሳሽ ሆናለይ እንደምን ዘነጋሽ ተረሳሾይ ተረሳሾይ አሃሃሃ ተረሳሾይ ሀያል የነበረው ደማቆ ፍቅራችን አሃሃሃ ኦሆ ድሮ የኖርንበት ደሳሳ ጎጇችን አሃሃሃ ኦሆ ልብሽ እያወቀው ምን ይዘነጋሻል አሃሃሃ ኦሆ አብረን ያደግንበት እንዴት ይረሳሻል ኦሆ እንዴት ይረሳል እንዴት ይረሳል ተረሳሾይ እምን ይወድቃል እንደ ዘበት ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆናለይ እንደምን ዘነጋሽ ተረሳሾይ ተረሳሾይ አሃሃሃ ተረሳሾይ አይቻልም እንጂ ቢወራ ሊታመን አሃሃሃ ኦሆ ከአንቺ ጋራ ሆኜ ያሳለፍኩት ዘመን አሃሃሃ ኦሆ ብናቆየው ታሪክ ቢያልፍም ትዝታ ነው አሃሃሃ ኦሆ እንደዚህ በከንቱ መቼ የሚረሳ ነው ኦሆ እንዴት ይረሳል እንዴት ይረሳል ተረሳሾይ እንደምን ይወድቃል እንደ ዘበት ያደረግነው ሁሉ በልጅነት ፍቅር እንደ ፈሳሽ ሆናለይ እንደምን ዘነጋሽ ተረሳሾይ ተረሳሾይ አሃሃሃ ተረሳሾይ ባንበላም ባንጠጣም በባዶ ሆዳችን አሃሃ ኦሆ የጋለ ነበረ የጥንቱ ፍቅራችን አሃሃ ኦሆ ሁሉንም በልብሽ ይዘሽ እያወቅሽው አሃሃ ኦሆ በምን ነገር ይሆን አሁን የረሳሽው ኦሆ እንዴት ይረሳል እንዴት ይረሳል ተረሳሾይ እንዴት ይረሳል እንዴት ይረሳል ረሳሽወይ እንዴት ይረሳል እንዴት ይረሳል ተረሳሾይ እንዴት ይረሳል እንዴት ይረሳል ረሳሽወይ